ሄሎ ጤና ይስጥልን ቤት ቤት
አብሮ ይስጥልኝ። የሆነ ካሾልቆ ልንገርሽ፣ ትኬት አብሪልኛል።
እሺ ንገረኝ።
አስራ አንድ ዘጠና ሰባት
እሺ
ስልሳ ሰባት ሀያ ሰባት ስልሳ ሰባት ሀያ ሰባት ይቅርታ አንድ ጊዜ ይደግምልኛለ። አስራ አንድ አስራ አንድ ዘጠና ሰባት እሺ
ስልሳ ሰባት ሀያ ሰባት